አቤት ጤና ይስጥልኝ።
ሰላም ምን ልርዳሽ ከአሰበ ተፈሪ ጋር የሰፈር ነበርና የሆነ የአምሳ ብር deposit አልገባለኝ።
አሰበ ተፈሪ voucher ነው።
አዎ አዎ የ voucher ነው። ከትናንት ወዲያ ቀን ነበረ የሞላሁለት እና አሁን አልገባልኝም ብሎኝ ነው።
okay፣ እሺ ኮዱ ይዘሻል? ትነግሪኛለሽ?
አዎ እነግርሻለሁ።
እሺ፣
ስልሳ ሁለት
እሺ። ስልሳ አራት ሁለት አንድ ጊዜ አራት A አስራ አራት
ይቅርታ፣ እንዴት ትነግሪኛለሽ? ስልሳ ሁለት
አራት አራት አራት
ስልሳ ሁለት አራት A አስራ አራት
ቀኑ መቼ ነበረ?
ከትናንት ወዲያ
በአስራ ሶስት ማለት ነው።
እም?
በአስራ ሶስት አዎ።
ማለት ነው።
አዎ ወሰድሽ?
ስልሳ ሁለት አራት A አስራ አራት ነው ያልሽኝ።
አዎ
አሰበ ተፈሪ አይደል? hello ወይ
ሌላ?
ይሰማል።
አላገኘሁትም። ልደውልልሽ አንዴ ስልክሽን ሊያዘውና ሳገኘው ልደውልልሽ ፈልጌ። እሺ ዘጠ- ሰላሳ አምስት አርባ አምስት
ሰላሳ አምስት አርባ አምስት ሀምሳ አዎ አዎ እሺ አንዴ ትነግሪኛለሽ በድጋሚ ስልሳ ሁለት A
ስልሳ ሁለት አራት ነው አራት A
አስራ አራት አስራ አራት እሺ ደውልልሻለሁ። እሺ እሺ በቃ